ያው ሌላ አቤት ከቻኖሌ ፖድካስት ትምህርት ላይ አነሳለን እንዴ?
እ
አስተምርት ከነሳን ብለህ ሀሳብ ነበር አነሳ ወይ?
ኧረ አላነሳም አይሰራም።
በቅርቡን ኮኮን መልሰውና መልሻለሁ ብለህ አሳውቅ። ኮኮን ቦሌ እሺ፣ መልሰው ከቻኖሊ እኮ ነው ኮኮን ነው የምመልሰው።
አዎ ከቻኖሌ አይደለ የወጣው መድኃኒዓለም አ ኮኮን ቦሌ ትመልሰውና መልሻለሁ ብለህ ታሳውቀናል።
እሺ ወይ ልጅቷን ላገናኝሽ እዛ ስመልስ።
አይ እኔን አታገናኘ መልስና በቃ፣ ደውለህ እሺ፣ መልሻለሁ።
እደውላለሁ።
እኔን order መልሰህ ብዬ ነበር መልሻለሁ ብለህ ብቻ እሺ አሳውቅ።
እሺ እሺ